ትዕግስት ቤት ለሌት ነው የሚከብደው።
ጤና ይስጥልኝ።
አብሮ ይስጥልኝ።
እንትን ብር withdraw አድርጌ እሺ አላስገባል ትናንትናና ዛሬም እንትን ብዬ እንትን አላለም። process ነው የሚለው
ወደ ንግድ ባንክ ነው ወዴት ነው ያደረገው?
እ፣ ወደ ንግድ ባንክ እሺ ትንሽ system ስላስቸገራቸው ነው። ደውለልን ነበረ ዛሬ
ዛሬ አልደወልኩም።
ትናንት።
አሁን ነው የደወልኩት።
እሺ አልደወልኩም፣ እየጠበቅኩ ነበር። እንትን አላለም። ዛሬም ሳስተላልፍ እንትን አላለም።
እሺ አሁን የደወልክበት ነው የቤት ቤት ቁጥር?
አዎ እሺ ስንት ብር ነው?
ትናንትና ትናንትና አንድ ሺህ ብርና አምስት መቶ በተለያየ ማለት ነው። እ፣ ዛሬ ደግሞ አንድ ሺህ ብር
እሺ
እሺ፣ ሰላም
እሺ ላስ አሳውቅልሃለሁ። እሺ ይገባልሃል።
እሺ እሺ እሺ መልካም እሺ